ኪውንክ ያንቺ
ሄሎ
ሄሎ አቤት ጤና ይስጥልኝ አብራሽ ትልቅ ፍሊንትስቶን ሆምስ ምን ልርዳው መረጃ ለመጠየቅ ነበር ማስታወቂያ ላይ አይቼ ነው እና ይቻላል በአምስት መቶ ብር ቤት ግዙ ምናምን የሚባል ነገር ሰማሁና እንዴት ነው የሚለውን ታስረዳኝ ነው እሺ በአምስት መቶ ብር ቤት ይግዙ ሳይሆን በአምስት መቶ ብር አክሲዮን ይግዙ ነው ኦኬ፣ እሺ፣ አክሲዮን ነው እየሸጥን ያለ ነው ማለት ነው እሺ
እና የድርጅቱ ደግሞ የቤት ሽያጭ ላይ የተሰማራ ድርጅት ነው OK እና የእሱን ድርጅት አክሲዮን ነው እየሸጥን ያለ ነው ለጊዜው የአንዱ አክሲዮን መሸጫ ዋጋ አምስት መቶ ብር ነው። የ- አዲስ አበባ የአዲስ አበባ ነዋሪ ኖት አ አዲስ አበባ የት አካባቢ የት አካባቢ እዚህ እናንተ ቢሮ አካባቢ ገርጂ እኮ እና ቢሮ መጥተው ለምን በሰፊው ቁጭ ብለን አናውራም? ክፍያ የለውም። ያው ሀሳቡን እንዲረዱት ነው፣ ሀሳቡን ለማስረዳት ያህል ነው።
OK እሺ እም- ቅዳሜ ትሰራላችሁ አ ቅዳሜ እስከ አስራ አንድ ሰዓት አለ።
እሺ ደውዬ ላስታውሶት። ስሞትም አለ እሺ ዮናስ አቶ ዮናስ
ወጣ አቶ አቶ እኮ ስለዛ ነው የጠየቅኩ። እሺ ዮናስ እሺ፣ ቅዳሜ ፕሮግራም ሊያዛ በቃ እሺ እሺ ቲቪ ላይ ነው መረጃውን ሬዲዮ ላይ ነው የሰሙት።
ቲቪ ላይ እሺ መልካም ቀን ዮናስ።
አሜን ላችን እሺ